No, ሄኖ
ሄደ።
ጤነሽ ስሙ
አቤት።
አሁን ደውሎ ነበር ወደ መንገደኛ እ አቤት አቤት።
ወደ መንገደኛ ደውለው ነበር አሁን እ
መንገደኛ ላይ ደውለው ነበር ዘጠና ሶስት መንገደኛ?
ሀያ አምስት ዘጠና ሶስት ሀያ አምስት ላይ ደውዬ ነበር።
አዎ
እ ዘጠና ሶስት ሀያ አምስት ላይ አዎ ደውዬ ነው። እ በዚሁ መኪና ይላካል እንዴ ካስማ?
እህ
መኪና ይላካል በዚሁ ካስማ?
ኬት ካስማ ከደብረ ዘይት ወደ ታች ይወጣ ከ- ተመለስ
ድምፆት አይሰማኝም አባ እ አይ ከደ- ከካስማ ይወጣ በደፍ በካስማ ወደ መኪና አለ ከደብረ ብርሃን ከደብረ ብርሃን መኪና ትኬት አግኝታቸው እ ወደ ካስማ የሚወጣ መኪና አለ።
እንጃ አሁን ላይ አላወኩም ከዚህ በኋላ የሚወጡ ከዚህ በኋላ የሚወጡ አይመስለኝም ጠዋት እ እ ጠዋት ጠዋት
ወጣ ጠዋት ነው የሚወጡት አሁን ላይ የሚወጡ አይመስ- አይመስለኝም አስራ አንድ ሰዓት ስለሆነ
ነው እንዴ?
አዎ ትኬት ቆርጠዋል
ቆርጬ አይ እንትን ነው ጠዋት ቆርጬ ከደጋ ተመለስ ካለ ብዬ ነው ከሚወጣ ካለ እንድጠብቅ ብዬ ነው። ከአሁን በዚህ ነው ካስማ ነኝ።
እዛው ነው ያሉት አሁን አዎ እዚያው ካስማ ነኝ።
ካስማ አሁን ላይ አሁን የፈለጉት ካስማ ቦታ ካስማ ነኝ። አዎ ካስማ ቆይ እሺ አንዴ ልጠይቅልህ እ ልጠይቅልህ ወደ ደብረ ብርሃን ነው የሚሄዱት ደውልልኝ።
ሄሎ
አቤት
እኩል እንደኛ ከየት ነው የሚፈልጉት አሁን እ
ከየት ነው የፈለጉት
ቆይ መች ለእዚያ ብላችሁ
እህ እህ ልደውልላችሁ